ከሰሩት ሄሎ
አቤት ጤና ይስጥልን። virtual withdraw ሳደርግ ሂሳቡን አልደምርልኝ አለ።
እሺ የተጫወቱበት betting ድርጅት ጋር ደውሎ ይጠይቋቸው እሺ ስልካቸውን ትነግረኛለሽ?
ማ- ማን የሚባል ድርጅት ነው የተጫወቱት አቪያተር ነው ምናምን የሚል አቪያተር ሜድ ዜሮ ዘጠኝ ዜሮ ዘጠኝ ሰባ ዘጠኝ ሰባ ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ ዘጠና ዘጠኝ አርባ ሁለት አርባ ሁለት ሰማንያ ስድስት ሰማንያ ስድስት አዎ